ሄሎ ኧረ አውሩ አውሩ ሄሎ
ነው እያልኩ ነው። መሰረት ነኝ ብያለሁ።
መሲት አንቺ ነው ያልሽው ለእኔ እኮ አላልሽኝም ተይ እንጂ ኧረ ተው አትይው፣ ተው
ሰባ አምስት ሰባ አራት ይኸውልሽ ሲጋብ ተባራት ሲጋብ ነው ኖር ልሴት ኖር ልሴት ውስጥ ነኝ እያለኝ ነው ከስተመር
እኮ ኑር ስቴት ፊጋ ያለው ነው አዎ ፊጋ ያለው
እኮ። እሺ ምኑ ነው ብን አብዲዬ?
እስኪ አሁን በዛ በዚህ ሰዓት እዛ አድርሰን አናውቅም እሺ ኦኬ። እዛው ስታልፍ አታውቅም?
ኧረ አዎ ኖር ልሴት ወስደን አናውቅም በዚህ ሰዓት
ከቢጂኤስ ያስከው ኦርደር ነው።
አ ይወሰድም ካልሽ ፒኑን አስተካክዩ ከዛ አይ ነ- እ፣ ፈ- አብዲዬ መጀመሪያ ቼክ ላድርግ እሺ።
check አድርጊ እና እንትን እልልሃለሁ። pin ከሆነ pin ይሆናል። የሚሰራም የማይሰራም ከሆነ ደውዬ እነግርሃለሁ።
በቃ አሳውቂ እሺ አሁን እደውላለሁ።
እሺ